በእርግጥ ያን ያህል hello ጤና ይስጥልኝ። hello hello hello ጤና ይስጥልኝ።
ሰላም
ከቺፕቺፕ ነበር የምንደውልልዎት።
እ?
ከቺፕቺፕ ነበር የምንደውለው።
እሺ፣ እሺ፣ ሰላም ነው?
ሰላም፣ እኛ ጋር apply አድርገው ነበር። ከኛ ጋር ስራ መስራት ይፈልጉ ነበር።
እ፣
እቃ አለኝ እና ለእናንተ አቅርቤ ከእናንተ ጋር መስራት እፈልጋለሁ ብለውን ነበር።
እቃ አዎ product ኦች ማለት ነው። አስቤዛ
እ፣ አላልኩም አላልኩም።
አላሉ።
አሃ፣ አቶ ጉደታ ኖት አይደል?
እ፣ እ፣ እ።
እሺ እሺ፣ ይቅርታ። በጣም መልካም ቀን